hello ጤና ይስጥልኝ።
hello ጤና ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን።
agent ነኝ ከሀረር ነው የምደውለው።
እሺ ምን ነበር?
agent login login እያደረገልኝ አይደለም።
እ፣ የስፖርት የስፖርት ማለት ነው።
agent ነኝ። እ፣ እ?
ማን ነበር ያልከኝ ስም?
እርግማን እ? hello ስምህን ማን ነበር ያልከኝ? ሄሎ
ሄሎ፣ አይሰማም?
እ፣ ስምህን ንገረኝ።
እስጢፋኖስ እሺ እስቲ- እስጢፋኖስ hello Telegram ላይ AnyDesk ን ትልክልናል።
የምኑን ስም ቴሌግራም ላይ AnyDesk ከዚህ በፊት ልኬላችሁ ነበር እኮ AnyDesk ነው ያልኩህ።
ግን እ?
AnyDesk ቁጥሩ ላከልን።
normal እንትን ነው እኮ ያልኩሽማ የስፖርቱን logi- login አያደርግልኝም ነው እኮ login አላረግም አለኝ ነው ያልከኝ።
እኮ አዎ፣ እናንተ ላይ ከዚህ በፊትም እንደዚሁ አውርቻት ይቆይና ከሆነ ሰዓት በኋላ login ያደርጋል፣ ከዛ ደግሞ ይዘጋል። እንደዛ ነው የሚያደርገው
ሎጊን አላረግም እያለኝ ነው።
እኮ አን- ወይ አንድ ነገር ተ- እንትን ታደርግልኛል ወደ ፖስት ነገር ላክልኝ፣ ከዛ ላይ ወደ ታሸር አካውንቶች
ሄሎ በኤኒ ዲስክ እንዲያስ ለማስተካከል ነው ላክልኝ ያልኩህ እሱን።